ሰላም ጤና ይስጥልን። ችብችብ እባክዎ ምን ልርዳዎ?
አሁን ደውዬ ነበረ ማርታ በሚል
Okay፣ ማርታ።
ትእዛዝ አዘን ነበረ።
አዎ ትላንት ነው ያዘዙት። የ driver ቁጥር ጦት
እሺ ሁሉም እቃዎች ወጥተዋል። ሰባት አይነት እቃ ነበር ያዘዝነው።
እዛ እንደወጣ ሳይሆን ገና driver assign እንደተደረገለት ነው ሳየው። የቅጣ ደውለው check አደረጉ። driver ኡ ግን ገና- assign ተደርጓል። ዜሮ ዘጠኝ እሺ፣ ሀያ ገና ዘጠኝ አልወጣም ማለት ነው።
አዎ ገና አልወጣም። ቁጥር እሺ ልጦት ዜሮ ዘጠኝ እሺ ንገሪኝ።
ሀያ ዜሮ ዘጠኝ ሀያ ዘጠኝ ዘጠኝ ሀያ ዘጠኝ ድጋሚ ሀያ ዘጠኝ አዎ እሺ
ሀምሳ ሰባት
ስንት ሀያ ሀምሳ ሰባት እሺ ማ አመሰግናለሁ።
እሺ፣ እሺ።
ልደውልለትና ወጡ ሽፍት አድርገው አዎ ይደውሉ ለ driver ኡ።
እሺ አመሰግናለሁ።
መልካም ቀን። እሺ መልካም